hello ጤና ይስጥልን ቤተሰቦች hello ጤና ይስጥልኝ አለን አለን ሰላም እንትን የቦነስ መረጃ ለማወቅ ነበረ እሺ ስለ ቦነስ አ ከስንት odd ነው ቦነስ ያሰጠው total ኡ
odd ማለት
total ኡ odd odd ማለት አ ቦነስ እኮ እኛ የምንሰጣቸው ጨዋታዎች አሉ አ ቤስት ቤት ላይ ልክ ስትገባ ቦነስ እንትን okay bonus ን ሪደ እንትኑ redeem ኡን የፈለግከው አ አ okay እሺ እንትን ንገረኝ cashier code ኡን ንገረኝ
ካለ አስር
እሺ አስር
ሃምሳ ስምንት አስራ ስምንት አስራ ዘጠኝ ዘጠና አምስት
እሺ የአንተ total odd ህ አስራ ዘጠኝ ነጥብ ዘጠና አራት ነው አ
እ ከዛ lost የሆነብህ odd ደግሞ አንድ ነጥብ ሁለት ስድስት ነው አ አ- አሁን ቦነስ የሚሰራ ለ19 total odd ካለ አይደለ
አ lost ለሆነብህ odd ታካፍለውና